ሄሎ ጤና ይስጥልኝ ቤተሰቦች ራሄል ነኝ። ባኮ ምን ልርዳው?
ብር ለማስገባት ዊዝድዋ እርግጥ እንድንድ ብለውብኝ ነው። ይገባላል ተብሎ ተነግሮኝ ነበር። እስካሁን አልገባልኝ።
ዲፖዚት ና ዊዝድሮው ነው ከቤስት ቤት ወደ ባንክ
ወደ በዚህ ቴሌ ቁጥር ነው የቤስት ቤት አካውንት።
አይደለም እሺ ንገረኝ ቁጥሩን።
ሰላሳ እሺ
አርባ አንድ እሺ ሰማንያ ሰባት እሺ ዘጠና ሁለት
ስንት ብር ነው?
ስምንት መቶ ብር መቼ ነበረ ቀኑ?
ትናንትና ትናንትና አስር ሰዓት አካባቢ አስር ሰዓት ተኩል
okay አሁን ደውለህልኝ ነበር አይደለ? አውርቼ ነበረ።
አዎ አንቺ ነሽ አዎ እንዴ?
አዎ አዎ ልኬላቸዋለሁ እኮ ለ SantimPay ዎች ምላሽ ስላልሰጡኝ ነው። እሺ እሺ እሺ ወይ ትደውልላቸዋለህ፣ ቁጥራቸውን ልስጥህ ዘጠና ሶስት ስልሳ ላይ ደውልላቸው። እሺ ራሄል ዘጠና ታውቃቸዋለች በላቸው። አዎ እ ማን ራሄል ራሄል እሺ ስለላኩላቸው transaction ኡን check ያደርጉታል ዘጠና ሶስት ስልሳ ላይ።
እሺ እሺ እሺ መልካም ቀን